ጤና ይስጥልኝ ሄኖክ ዛኩ ለኛ የመጣሁት ምን አይነት ብዙ ማለት ነው። ጤና ይስጥልኝ ደንበኛችን ሄሎ ሄሎ፣ አይሰማም ደንበኛችን ይሰማል? ሰላም ነው ሰላም ነዋ።
አለን። እንትን እ መረጃ ፈልጌ ነበር። እንትን እ ፓስፖርት የጠፍቶብኝ እሺ ደንበኛችን
ከመቀሌ ነው የመጣሁት እና መቀሌ እ መታወቂያ መታደስ አልተጀመረም።
እሺ ስለዚህ ምንድን ነው ማድረግ ያለብኝ?
Okay። ፓስፖርት ጠፍቶባችሁ ነው መታወቂያ የታደሰ መ- መታወቂያ የላቸውም?
የለኝም።
okay እሺ፣ አንድ መስመር ላይ ይጠብቁ።
እሺ